ብደውል ይሻለኛል። hello አቤት።
ወይ መልሼ የደወልኩሎት እሺ ይቅርታ system እያስቸገራቸው ስለሆነ ነው እዛና እ እስቲ ቆይተው ይሞክሩት። update ያድርጉና ስልኩን እ ይሞክሩት። system ትንሽ እያስቸገራቸው ስለሆነ ነው እዛ warehouse እሺ ለዛ ነው እንትን ያለው out of stock የሚለው እንጂ አለ product ኡ።
እሺ ማዘዝ አልቻሉም የኔ group ኦቼ።
አዎ እዛው ስልካቸውን update አድርገው ትንሽ ቆይተው ይሞክሩት።
እሺ እሺ እናት፣ እሺ እሺ አመሰግናለሁ።
ችግር የለም።